እንኳን ወደ ኢትዮ ቴሌኮም የጥሪ ማዕከል በደህና መጡ! እባክዎን የሚፈልጉትን ቋንቋ ይምረጡ! ለአማርኛ አንድን ይጫኑ For English, press 2. Afaan Oromof lakkoofsa sadii tuqaa. ንትግርኛ ኣርባዕተ ይጠውቁ.
Af Soomaali taabo shan የራስህ አይመጣም። የራስህ አይመጣም። የራስህ ስም አይመጣም። ሳትሰልስት
ሆኗል።
ይቅርታ ምንም ቁልፍ አላስገቡም እባክዎን የሚፈልጉትን ቋንቋ ይምረጡ ለአማርኛ አንድን ይጫኑ For English, Mhm.
press 2. Afaan Oromof lakkoofsa sadii tuqaa. Ni Tigrinya arba'ata ይስቀጡ.
አፍ ሶማሊ ታቦሸን